Hello.
Dall'inghitese per መረጃው ማዕከል በኩል ነዶ
እና የአየር ትራንስፖርት እንድትቆርብ ብለን ነው እና ትኬት ከየት ወዴት ነበረ?
አ?
ከየት ወዴት ነው መሄድ የፈለጉት?
ከመቀሌ ወደ አዲስ አበባ
ለመቼ?
በቃ እንደፈለጋችሁ።
ቀኑ መች ነው?
በዚህ ሁለት ቀን ወይ አንድ ቀን
እሺ
አ?
እሺ፣ አንድ ደቂቃ ይጠብቁ መስመር ላይ።
እሺ
ለአንድ ሰው ነው? ሄሎ ሄሎ፣
ሄሎ።
ለአንድ ሰው ነው?
አዎ ለአንድ ሰው ብቻ።
እሺ፣ የነገ አለ ጠዋት ሁለት ሰዓት ከሀያ አምስት አለ
አሀ
ጠዋት ሁለት ሰዓት ከሀያ አምስት እና ከሰዓት አስራ ሁለት ሰዓት ከአስር አለ ማታ።
በቃ እሺ፣ እደውልልሃለሁ እና እሺ እሺ፣ ይደውሉልን።
ለ- ለ- ለእናቴ እጠይቃታለሁ እና እደውልልሃለሁ።
እሺ እሺ